አስተጋባትንየ ተዘከር እግዚኦ ሳይለከ ቃል ቅዱስ ተዘከር እግዚኦ ሳይለከ ጸወን እንተ በሰማያት ዘመሃልከ ለኖህ ገብርከ ተዘከር እግዚኦ ኪዳነከ አወራረድ ቃል ቅዱስ ተዘከር ብሎ እግዚኦ ሳይለከን መዝለል ማለት ነው። በዚህ በኛው በሁለተኛው አወራረድ አንብር በሚያደርገው እግዚኦ ሳይለከን ዘሎ ጸወን ማለት ማለት ነው።